የምስራች በሉ የምስራች በሉ የምስራች በሉ የአምላክ ትንሣኤ ተገለጣሉ። የነፍሳችን ቤዛ ቸሩ አምላካችን የነፍሳችን ቤዛ ቸሩ አምላካችን በሞቱ ደም እሶ ሞትን አጠፋልን። ከሙታን ሲነሳ አምላክ የኛ ተስፋ ከሙታን ሲነሳ አምላክ የኛ ተስፋ ኃጢአት ተሻረች ሞተ ነፍስ ጠፋ ከተሰበረልን የኃጢአት ቀንበር ከተሰበረልን የኃጢአት ቀንበር ሐዘን የለብንም ከደስታ በቀር አምላክ ከተነሳ ሞት ድል ከተመታ አምላክ ከተነሳ ሞት ድል ከተመታ በጣም ደስ ይበለን ከጧት እስከ ማታ። መቃብር ክፈቱ መግነዝ ፍቱ ሳይ መቃብር ክፈቱ መግነዝ ፍቱ ሳይ ወልደ አብ ተነሳ በገዛ ራሱ ኃይ ምስጋና ይድረሰው ከጧት እስከ ማታ ምስጋና ይድረሰው ከጧት እስከ ማታ ለትንሣኤው ብርሃን ላደረሰን ጌታ ምስጋና ይድረሰው ከጧት እስከ ማታ ምስጋና ይድረሰው ከጧት እስከ ማታ ለትንሣኤው ብርሃን ላደረሰን ጌታ ለትንሣኤው ብርሃን ላደረሰን ጌታ ከዚህም አቤቱ ልዑል ሆይ አቤቱ ልዑል ሆይ ለዘላለም ለዘላለም ምስጋና አያልቅም ለዘላለም ለዘላለም ምስጋና አያልቅም እውነትህ እንደ ጋሻ እውነትህ እንደ ጋሻ ከሌሊት ግርማ ከሌሊት ግርማ ይሆነን መሸሻ ከሌሊት ግርማ ከሌሊት ግርማ ይሆነን መሸሻ ብርሃንን አምጣልን ብርሃንን አምጣልን የኃጢአት ጨለማ የኃጢአት ጨለማ እንዳይውጠን የኃጢአት ጨለማ የኃጢአት ጨለማ እንዳይውጠን ደስ ይለናል በስምህ ምስጋና ደስ ይለናል በስምህ ምስጋና ነፍሳችን አንተን ነፍሳችን አንተን ትመኛለችና ነፍሳችን አንተን ነፍሳችን አንተን ታምናለችና ደሆችህን አስበን ደሆችህን አስበን አንተ ነህና አንተ ነህና መጠጊያችን አንተ ነህና አንተ ነህና አንተ ነህና መጠጊያችን ዓለም ከንቱ ኃላፊ ዓለም ከንቱ ታይቶ ጠፊ ዘወት